ሄሎ ሄሎ ሰላም እንዴት አመሸህ?
እግዚአብሔር ይመስገን።
ጥላው ነህ አይደለ?
አዎ፣ ከቤት ቤት ነው የምደውልልህ።
እሺ፣ እንዴት ናቸው?
እግዚአብሔር ይመስገን። የ GR ላይ add የተደረጉት game ኦች አሉ አይደለ? የ fire አዎ፣ crash ኡ አዎ።
እና የ penalty ው አስጀምራችኋል?
አላስጀመርንም። እንዴት እንደሆነ እያዩናቸው ነው፣ አጠራቅማቸው ምናምን ምንም idea ው ስለሌለ።
እ፣ እሺ ቪዲዮ አለ እና ልክልሃለሁ። እሺ ስለ ሁለቱም እሺ፣ game እንዴት ማጫወት እንዳለባችሁ ምናምን የሚያሳይ በ- በምንድን ነው የምታጫውተው?
በ- በዲሽ ነው?
በዲሽ አይደለም በዋይፋይ ነው መማሩ።
በቃ እሺ፣ እንደዛ ከሆነ already ስለተጫነ እ፣ መክፈት ብቻ ነው የሚጠበቅባችሁ።
መክፈት ነው አቸው አውትር ሲላቂ አዎ እንግዲህ እሱን ይወጣል።
ቪዲዮውን እልክልሃለሁ።
እሺ፣ ይኸውና ነገ ያልገባህ ነገር ካለ ጠይቀን እሺ።
እሺ፣ እና እሺ፣ thank ብታስጀምሩት ቶሎ መልካም ነው።
እሺ፣ thank እሺ ላኪ ጥላሁን፣ ነው።
እሺ አይ መልካም አይ ምሽት።
እሺ